Hello ወይ ወይ አርባ ዘጠኝ ሰላሳ እስካሁን አልወጣልኝም።
የት ሬስቶራንት ነው?
test order ነው ቬጋስ ቆየ በጣም ግን እስካሁን አልወጣም። አዎ ማነው ስምህ?
ወንደሰን ወንደሰን። እሺ ቶሎ እንዲያወጡ ላሳውቅልሃለሁ።
አዎ ወደ ሶስት ሰዓት ምናምን ሆነው ራሱ ሶስት ሰዓት
አዎ ከዛ በላይ አልሆነም ብለሽ order ኡ
አርባ ዘጠኝ ሰላሳ አዎ test order ነው የሚል ግን አልወጣም እስካሁን test order
አዎ ብሎ ነው የላኩት ነው መጀመሪያ
እና cancel ይሆናል። እሺ አሳውቅልሃለሁ ወንደሰን።
ቀድምም እንደዛ ነበር እስካሁን እሺ በቃ እነግርልሃለሁ። ቻው።
አልወጣም።